ሰላም ተመስገን። እንዴት ነሽ?
ወይ ሰላም ነሽ? ዲቦራ እስከ እንዴት ነሽ? ዲቦራ አይደለሁም ቤተልሔም ነኝ።
ወይ ቤት ፍሪ ነኝ ከጅጅጋ።
እሺ እሺ ፍሬ እንዴት ነሽ?
ሰላም ይኑሩ። ሰላም እንትን ቺፓን እንትን ዲቦራ ሜት ባላንስ ምን አልክ? ምን አልሽ?
ቺፓን ስፖርት ሾፓችን እሺ ኔት ባላንስ አልቆብን እንዲሞላላቸው ነው ኮምፒውተር ላይ።
እሺ ለፋይናንስ ደውይላቸው ፍሬ። እነሱ በለ- ናቸው።
ለሚስኪን ደውል ለካሰች ለባል ደውል።
ለ- ከሁለት አንዱ ደስ ላለሽ ደውይላቸውና እነሱ ናቸው እሺ የሚያስገቡልሽ።
እሺ፣ እሺ።
እሺ እሺ ፍሬ ሰላማዊ መልካም